ሄሎ ሄሎ ይሰማል?
አሁን አሁን ይሰማል። አሁን ደውዬ ነበር።
አዎ፣ አዎ።
እሺ እሺ ፕሮግራም። እሺ የትዳር ሁኔታ
እ ያላገባው
okay። ፓስፖርት አሉት?
ፓስፖርት አለኝ። አዎ።
እሺ ስለ ኢቲኤስ የጥሪ ማዕከል የሚ- የሚያውቁትን ነግሩኛል?
እ ያው እ የእንትን እንትን ነው ምንድን ነው በቀላሉ በመ- በመደወል እ book ማስያዝ እ ሆቴል ማስያዝ okay እነዚህ እነዚህን ሰምቻለሁ።
nice። እሺ እ ወደ ዱባይ ለመጓዝ ለምን ፈለጉ?
እ የ Abrahamic family ለመጎብኘት ነበረ።
የማን Abrahamic family አዲሱ የተሰራው ዱባይ አቡዳቢ ያለውን okay እሱን ለመጎብኘት ነበር።
ስልክ ቁጥር አሁን የደወልበትን የሚጠቀሙት አዎ የምጠቀመው እሱ ነው። ግን ሶስት ትኬት ነበር የፈለኩት። ይቻላል ከተገኘ?
ሶስት ትኬት ብቻ።
ያው normally እኛ አንድ ትኬት ነው እንትን የምንለው okay ነፃ ትኬት እነሱ የምንሰጠው?
መደወል አለባቸው ማለት ነው።
ል- አዎ ሌላ ሰውም መደወል አለበት okay እሺ በቃ እና ቲክቶክ ላይ ያው more share like እሺ።
እና copy link ያርጉ እሺ፣ እዚህ ጋር እና እዛ ጋር ያለውን መረጃ አይተን አሸናፊ ከሆነ እንደውላችኋለን እሺ እሺ እሺ ስለደወልን እሺ።
መልካም ጊዜ።
እሺ አመሰግናለሁ። ቻው።
እሺ ባይ